ክፍል ዘጠኝ አእማድ አእማድ የተባሉ በእርባ ቅምር በአራተኛ ክፍል እንዳሳየነ አምስት ናቸው። ከሀ ጀምሮ እስከ ፈ ያለ ግስ በየጭፍራው በየሰራዊቱ በኒህ በአምስቱ ይረባል። እኒህ አምስቱ በአብይ አንቀጽ በንዑስ አንቀጽ በደቂቅ ይዘልቃሉ። እንደ መራህያን በአስሩ መሪ ይዘረዘራሉ። በዝርዝር ጊዜ ፍጹም እንደ መራህያን ይሄዳሉ። በዚህ ጊዜ በአብይ አንቀጽ ይገኛሉ። በንዑስ አንቀጽና በደቂቅ ይታጣሉ። እርሳቸውም ወይም እነሱም የሚከተሉት ናቸው። አንደኛ ቀተለ ገደለ፣ ይቀትል ይገድላል፣ ይቅትል ይገድል ዘንድ፣ ይቅትል ይግደል፣ ቀቲል ቀቲሎት መግደል፣ ቀታሊ የገደለ፣ ቀታለያን የገደሉ፣ ቀታሊት የገደለች፣ ቀታለያት የገደሉ፣ ቅቱል የተገደለ፣ ቀታሊ የሚገድል ወይም ገዳይ፣ ቀትል መግደል ወይም ውጊት ወይም ውጊያ። ሁለተኛ አቅተለ አስገደለ፣ ያቀትል ያስገድላል፣ ያቅትል ያስገድል ዘንድ፣ ያቅትል ያስገድል አቅትሎ አቅትሎት ማስገደል አቅታሊ ያስገደለ አቅታሊያን ያስገደሉ አቅታሊት ያስገደለች አቅታሊያት ያስገደሉ አቅታሊ አስገዳይ። ሶስተኛ አስተቃተለ አስተቃተለ አጋደለ ያስተቃትል ያጋድላል ያስተቃትል ያጋድል ዘንድ ያስተቃትል ያጋድል አስተቃትሎ አስተቃትሎት ማጋደል አስተቃታሊ ያጋደለ አስተቃታልያን ያጋደሉ አስተቃታሊት ያጋደለች አስተቃታልያት ያጋደሉ አስተቃታሊ የሚያጋድል አጋዳይ። አራተኛ ተቃተለ ተቃተለ ተጋደለ ይትቃተል ይጋደላል ይትቃተል ይጋደል ዘንድ ይትቃተል ይጋደል ተቃትሎ ተቃትሎት መጋደል ተቃታሊ የተጋደለ ተቃታልያን የተጋደሉ ተቃታሊት የተጋደለች ተቃታሊያት የተጋደሉ ተቃታሊ የሚጋደል ተጋዳይ። አምስተኛ ተቀትለ ተቀትለ ተገደለ ይትቀተል ይገደላል ይትቀተል ይገደል ዘንድ ይትቀተል ይገደል ተቀትሎ ተቀትሎት መገደል ተቀታሊ የተገደለ ተቀታሊያን የተገደሉ ተቀታሊት የተገደለች ተቀታሊያት የተገደሉ ቅቱል የተገደለ ተቀታሊ ተገዳይ ተፈጸመ አእማድ